ሄሎ ጤና ይስጥልን።
ጤና ይስጥልን።
አቤት
መረጃ ፈልገን ነበረ።
አሁን የደወልከው ነው? ቅድም አዎ፣ አዎ፣ አዎ።
እኮ ምንድን ነው እ፣ እንትን አምቡላንስ ትፈለ- እንፈልጋለን ያልኩት አዎ፣ አምቡላንስ ነው። ዛሬ አሁን ይመስላል እ?
ይመስላል ድምፅህን ይቆራረጣል። ምን አልከኝ?
ዛሬ ምናልባት
ሄሎ እ፣ ይቆራረጣል ድምፅህ። ምን አሁን ነው አምቡላንስ ይፈልጋችሁ? ሄሎ ሄሎ
ዛሬ ይመስላል።
ይቆራረጣል። ኧረ ድምፅህ ይሰማል?
አይሰማም
ዛሬ
እ? ለአሁን ነው የፈለጋችሁት አምቡላንስ?
በሌላ ስልክ ልደውልልሽ።
እሺ